ማሚ የሚለው የመጨረሻው ምንም አይነት product የተጻፈላት የለም።
ሄሎ ሄሎ፣
አቤት ሰላም። ከችፕችፕ ነበር ምደውለው።
እ ከችፕችፕ ነው።
እሺ እ ይቅርታ፣ ዛሬ የሚመጣ product ነበረው ቲማቲም እና ሽንኩርት እሺ መቀበል ይችላሉ አይደለ?
ቀላል እሺ፣ ድራይቨሮች ሲደውሉ ያንሱላቸው።
እሺ መልካም ቀን ይሁንልዎት።